ሄሎ
ሄሎ Hello፣ ጤና ይስጥልን።
አለን
ከ WePlus Solution ነበር የምደውልሎት።
እ- እ- ከ WePlus Solution ነበር የምደውልሎት።
ማን?
WePlus Sol- WePlus Solution application ኑ ላይ ተመዝግበው ነበራ
እም።
እና አሁን ላይ እ፣ የተመዘገቡ service ኦችን system ላይ active እያደረግን ነበር እና ያልተሞሉ አንዳንድ መረጃዎችን ልጠይቆት ብዬ ነው።
የአውሮፕላን ተማሪ አላት ነው።
ሄሎ ሄሎ
የአውሮፕላን አማርኛ አይችልም።
እ እ ኦሮምኛ- አማርኛ አይችልም።
ምን
ኦ- አማርኛ አይችልም።
አማርኛ አልችልም። እሺ እንደሱ ከሆነ ምንድን ነው የሚችሉት? በምን ቋንቋ ነው? እ?
ኦሮምኛ
በቃ እሺ ኦሮምኛ ቋንቋ ከሚችሉት ጋር አገናኙታለሁ።